ጤና ይስጥልኝ ቴስኮር ሲንተርም ልርዳዎት ሄሎ ሄሎ ጤና ይስጥልኝ ይሰማዎታል ሄሎ ሄሎ ሄሎ ጤና ይስጥልኝ ይሰማዎታል? እሺ ይቅርታ ምላሽ እያገኘን ስላልሆነ መስመሩን ላቋርጠው ነው። የሚሰማዎት ከሆነ ስልኩን አስተካክሎ ይደውሉልን። መልካም ቀን